አቤት ጤና ይስጥልን ደንበኛችን ከቢጫ ኢትዮጵያ ነው የምደውልልዎት።
okay እሺ አሁን የእቃ አቅርቦት ቅሬታ አስመዝግበው ነበር እና እ አድራሻውን ትክክለኛ አድራሻውን እዚህ ጋር ላገኘው አልቻልኩም። specific area ው ልዩ ቦታውን ሊነግሩኝ ይችላሉ?
የ- ኮየ ፈጬ ቆየ ፈጬ ምኑ ጋር እ በወረዳ straight
ቆየ ፈጬ እ?
ወረዳ ፊት ለፊት ወረዳ ወረዳ ፊት ፊት ለፊት ባለው ፒስታ መንገድ ማለት ነው።
ለፊት። እሺ TIN number እ፣ ሊነግሩኝ TIN number?
ይችላሉ?
አዎ እሺ ዜሮ ዜሮ
ዜሮ ዜሮ ሰማንያ አራት ሰማንያ አራት ስልሳ አራት ስልሳ አራት አርባ ሰባት አርባ ሰባት አይደለም አርባ ሰባት
እሺ ዜሮ ዜሮ ሰማንያ አራት ስልሳ አራት አርባ ሰባት
ዜሮ አራት ዜሮ አራት ደንበኛችን ስለሰጡን information እናመሰግናለን። መልካም ቀን።